ሲጀመር እኮ እንደዚህ አስፋል ነው ያዝከው።
ሌሎ መሰረት ላይ ሄሎ መሰረት ወይ
ሲወርደ ነበሩ ስት ነበር በጋ ዜሮ ሁለት አርባ ሁለት ዜሮ ሁለት አርባ ሁለት ምን ነበር?
አዎ ስ- ስልኩ ጥራ ጥራ አይቀበልም ይላል። ስደውል ደግሞ እንደገና የሆነ ሰዓታውን የጠራ ነበር። ሙድ ሚል ሰው አለ ብቻ እያለገጡብን ነው። ደውሉ፣ ቼክ አድርጉና ደውሉ።
ስም ማን ነው?
ወንደሰን ወንደሰን ዜሮ ሁለት አርባ ሁለት ነው ያልከኛ።
ዜ- አዎ ዜሮ ሁለት አርባ ሁለት አሁን ደርሶ እዚህ ለወጣ ስ የከተማ ስልክ አይሰራም ነበር።
እሺ እሺ፣ አሳውቄልሃለሁ። ከአስር ደቂቃ በኋላ መልሼ እደውላለሁ።